hello ወይ ቱሌ እንዴት ነህ? ብሩኬ ነኝ።
አለሁ አሁም ሰራ አይደል አሁን?
አሁን አይሰራም። አሁንም ያው ያ- ያ- የላኩልህን ጽሁፍ ምናምን ያመጣል።
ምንድን ነው ቆይ የፈለከው? ቆይ ተው ቃትንከው
ኮድ ታስገባ እ አይሰራም።
አ ኮድ የተሳሳተ ነው የሚሆነው። አሁን ለምሳሌ እኔ ሰርቼ ላስገባ።
አ፣ እሺ እኛ እሺ እኔ በራሴ እዚህ ጋር ልስራና ዝም ብዬ ተው ይጽፍብኛል እዚህ ጋር። ስለዚህ ቆይ እኔ እዚህ ጋር ልስራና ይዤ ልምጣ። አሪፍ ነው ስራ በተረፈ አሪፍ ነው።
ምንም አይልም። ጥሩ አ- ግን ያ ትንሽ እናንተ system ኡ እ ማለት አቀማመሩ ከበዳቸው። የ best ን እንደ አይደለም ታውቃለህ። እንደ ዋልያ እና እንደ ኪዩክ ደግሞ ቀለል ያለ ነው አ እሺ እና ደግሞ በአስር ስለማይሰጥ
አ በአስር እስኪ ትንሽ ጊዜ እንትን እንበልና አየሁ ይሰራል። ስለዚህ ያመጣልህ ኮድ አይሰራም የልጁ እሺ።
እሺ፣ ይሰራል አሁን ይኸው እኔ ራሴ ቀምሬ ይኸው አይ print ማ እንዳትለው አልለውም። አይ
ይኸው cancel በለውና ይሄን እዚህ ጋር ጋይቶ ይኸው cancel በለውና
አ፣ ይኸው ይቻት ኮዱ አይደል አሁን ያስገባኋት እኔ load በለው አሁን አንተ ይሄን እሺ፣ ይሄን እንትን አይተዋል። እንደው ላሳይ። ይሄን ጽሁፍ አይተዋል። no bet no bet has been selected to select a bet please click on the respective odds እኮ ይሄ እኮ በቃ የቅድሙ ላይ ነው የልጁ ላይ ነው እንጂ እነዚህ እኮ ምንም error የለውም። ይኸው አሁን ልቁረጠው ብል ቆርጧል። ይሄ በቃ እዚህ ጋር የብር መጠን አስገባ በሀያ ነዋ ለካ በሀያ አምስት አደረኩት። ከዛ place bets ብለው ቆርጧል። በቃ ያወጣል።
አዎ ልጁ ያመጣልህ ምን ሲሆን ነው? ይሄ እኮ ምንም normal ጽሁፍ እኮ ነው።
አዎ
ይሄን አይደል መሰለኝ አዎ ጋይቶሽ ተዋት እንኳን ወይዬ ይማረኝ ይማረኝ እንዴ
ምንድን
ምን አውቃለሁ
ነው ያሳድጋል።
አንተ የስራህን ይስጥ ሐዋሳ እንዴት ነች በእናትህ
ሐዋሳ ምንም አትለን
አይደለ አ፣ እንደናንተ ባይሆንም ኧረ እኛ ጋር ምን አለ
ስራ አለ። እናንተ ከእኛ ጋር ስራ ቀዘቀዘ።
የምርህ ነው ስራ በጣም ቀዘቀዘ። ደቡብን ወሰዳችሁብን አይደል?
እ
ደቡብን ወሰዳችሁብን አይደል?
ምንድን ነው መሰለህ ይሄ እኮ የሚለውም እንደሆነ ታውቃለህ no bet has been selected አይደለም የሚለው ነው ያልከኝ ያለ ምንም ነገር አልተመረጠም ነው የሚለው። ከ- መምረጥ ከፈለጋችሁ እ ኮዶቹን መጀመሪያ ይምረጡ፣ ከዛ ደግሞ load booklet ላይ ያስገብተው receipt ይበሉ ነው እንጂ የሚለው ሌላ case አይደለም። እሺ አሁን ይሄ የሰሮት ኮድ ነው። ለምሳሌ እስኪ አንተ ስራ በስልክህ እሺ የፈጠነች እሺ